ሰላም ጤና ይስጥልን። ችፕችፕ እባክዎ ምን ልርዳዎት
የዚህም ቤት ችፕችፕ ነው አይደለ?
ነው ችፕችፕ ነው።
እንትን ትናንትና እንትን አድርጌ deliver ሆኗል ተብሎ እቃዎች ነበረኝ እና አሁን መተው ሰጥተውኝ ነበር።
እሺ ፓፓዬ ግን deliver ተብሎ ኮድ ተልኳል የለም አሉኝ።
በዚህ ቁጥር ነው order ያደረጉት?
አዎ በዚህ ነው።
መስከረም አዎ መስከረም okay ፓፓያ አልተቀበሉ አልተቀበልኩም። አዎ completed ብሏል እዚህ ጋር አስተያዩ ላይ ነው። ይቅርታ አዎ አንዳንዴ- ኮድም ተልኮልኛል። ኧረ አዎ የ product እጥረት ሲኖር ነው እንደዚህ አይነት ነገር የሚፈጠረው warehouse ላይ እና ነገ እንዲመጣሉት እናደርግ መቀበል ይችላሉ ነገ።
አዎ ቤላ እሺ የት አካባቢ ነው የሚመጣሉት?
እዚህ እንትን ድል በትግል እ፣ ቸርችል ድል በትግል።
ምንድን ነው የሚባለው? አዎ ቸርችል ጋር እንትን ማለት ነው ፖስታ ቤት ጋር
okay ቸርችል ድል በትግል ጋር ማለት ነው አይደል?
አዎ ይሄ ጥቁር አንበሳ እንትን አዎ ወይም ቴሌ ነው የሚባለው ፖስታ ቤት ጋር አዎ።
ዋናው ፖስታ ቤት ልክ ነው። አዎ እ፣ ሁሉንም product ዛሬ ተቀብለዋል። የቀረቡ ፓፓያ ብቻ ነው።
አዎ ሁሉንም ወስጃለሁ።
እሺ ነገ ይመጣሉታል። እሺ እሺ እናመሰግናለን።
መልካም ቀን። እሺ